Hello? Hello
ወይ
ሰላም ጤና ይስጥልኝ። ቴሌቪ
ሰላም ነው።
አለን። ምን ልርዳው?
በዚህ ዘጠኝ ስምንት አምስት ላይ የሆነ እንትን አለ አይደል መረጃ
እሺ፣
እሱን ለመጠቀም ፈልጌ እንዴት አድርጌ እንደምጫወት ኮከብ ወይም ሰማንያ አምስት መሰላል ብለው ደውለው
እም፣ አንድ ቁጥር ላይ እ፣ መመዝገብ ነው። ሶስት ቁጥር ላይ ለመጡት የሚላለ ሰባት ቁጥር ላይ ቋንቋ ይምረጡ። ስልኮት smart ከሆነ በድረገጽ ገብተው መጠቀም ይችላሉ።
እ፣ ማንም ስልክ ከሆነስ
ትንሿ ከሆነች ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውለው ስድስት አ።
ቁጥር I mean አንድ ቁጥር ላይ መመዝገብ ነው። ሶስት ቁጥር ለመጠ ሰባት ቁጥር ላይ ቋንቋ መምረጥ
ቋንቋ
ምን አሉ?
ምንድን ነው ያሉ አልተሰማልኝም።
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ መደወል ነው።
እ፣
አንድ ቁጥር ላይ ይመዝገቡ። ሶስት ቁጥር ላይ ለመጡ ሰባት ቁጥር ላይ ቋንቋ ይምረጡ።
እሺ፣ እሺ።
መልካም